ጋብቻችሁ ይሁን ጋብቻችሁ ይሁን ጋብቻችሁ እስከ መጨረሻው በጠባይ ተስማሙ በፍቅር መካከል ልጅ ወልዳችሁ ሳሙ ልጅ ወልዳችሁ ሳሙ ልጅ ወልዳችሁ ሳሙ
And
ላንቺ ብዬ ሁሉን ትቼ ስፈልግሽ እኖራለሁ እንዳትጠፊ አደራሽን በቅርብ ቀን እደርሳለሁ እንዳትጠፊ ካለሽበት አልቅርብሽ ስንከራተት ማለት ነው።
ሰውዬ ሰውዬ ጎራው ላይ ሰውዬ ሰውዬ ጎራው ላይ ወንድሜ በፈረስ ዳየ ሆይ ጎራው ላይ ሰውዬው ሰውዬው ይጎራው ላይ ሰውዬው ሰውዬው ይጎራው ላይ ወንድሟ በፈረስ ዳኝ ሆይ ይጎራው ላይ
ሆይ እንዴት ውለሃል ሆይ እንዴት ከርመሃል ሆይ እንዴት ውለሃል ሆይ ጎራው ላይ ወንድሜ በፈረስ ዳየ ሆይ ጎራው ላይ ወንድሟ በፈረስ ዳኝ ሆይ ይጎራው ላይ ሰውዬ ሰውዬ ጎራው ላይ ሰውዬ ሰውዬ ጎራው ላይ ወንድሜ በፈረስ ሲሄዳ የሆይ ጎራው ላይ ሰውዬው ሰውዬው ይጎራው ላይ ሰውዬው ሰውዬው ይጎራው ላይ ወንድሟ በፈረስ ላይ ሆይ ይጎራው ላይ ሆይ እናትና አባቴ ሆይ ጥንት ሲፈጥሩኝ ሆይ ምነው በቀረብኝ ሆይ ባልተወለድኩኝ ወንድሜ በፈረስ ዳየ ሆይ ጎራው ላይ ወንድሟ በፈረስ ላይ ሆይ ይጎራው ላይ ሰውዬ ሰውዬ ጎራው ላይ ሰውዬ ሰውዬ ጎራው ላይ ወንድሜ በፈረስ ዳየ ወይ ጎራው ላይ ሰውዬው ሰውዬው ይጎራው ላይ ሰውዬው ሰውዬው ይጎራው ላይ ወንድሟ በፈረስ ላይ ሆይ ይጎራው ላይ
ሆይ እናት ያለ ይኩራ ሆይ
በመደሰት ይጨፍር ነበር። ትናንት አለፈና ዛሬ ሁሉም ቀረ። ያ ያለፈው ፍቅር ከሚወዳት ጋራ ትዝታው ሲያቃጥል ናፍቆቱን በተራ የነበረው ሁሉ በነበር ተረስቶ ዛሬ ሌላ መጣ ትናንትና ቀርቶ የነበረው ሁሉ በነበር ተረስቶ ዛሬ ሌላ መጣ ትናንትና ቀርቶ አቤት ትናንትና ዛሬ ቢሆን ኖሮ ስንቱ ተደስቶ ይኖር ነበር አብሮ ስንቱ በመደሰት ይጨፍር ነበር ትላንት አለፈና ዛሬ ሁሉም ቀረ ያኔ የዛሬ ዓመት ነበር ስንዋደድ በጣም ስናስቀና ላየን ሰው በመንገድ አሁን ሁሉም ቀርቶ ፍቅር ተረሳና ዛሬ ተረት ሆነ ትላንት አለፈና አሁን ሁሉም ቀርቶ ፍቅር ተረሳና ዛሬ ተረት ሆነ ትላንት አለፈና አቤት ትናንትና ዛሬ ቢሆን ኖሮ ስንቱ ተደስቶ ይኖር ነበር አብሮ ስንቱ በመደሰት ይጠብቅ ነበር ትናንት አለፈና ዛሬ ሁሉም ቀረ ሌሊቱ እንዴት ነግቶ መቼ ተገናኝተን አሁን ሰለቸኝ መኖር ተለያይተን የተባባልንበት ቃላት ተረሳና ዛሬ ለውጥ አመጣ አልፎ ትላንትና የተባባልንበት ቃላት ተረሳና ዛሬ ለውጥ አመጣ አልፎ ትላንትና ምንድነው ፈገግታ እንዲያው ለጊዜው ከአንጀት ከጀመሩት ፍቅር ፍቅር ነው ምንድነው ፈገግታ እንዲያው ለጊዜው ከአንጀት ከጀመሩት ፍቅር ፍቅር ነው ከአንገት በላይ ስቆ መራቀቅ ባንደበት ሊሆነው አይችልም ለፍቅር መሰረት እኔ እንደምወድሽ ውደጂኝ
እውነተኛ ፍቅር የተስተካከለ እንከን የሌለበት የተደላደለ ከማን ዘንድ ይገኛል ምንም ያልጎደለ ማንነቱ ልዑቅ አለኝ የሚል ካለ እውነተኛ ፍቅር ነበር የለበሰን ጠብቆ ለያዘው ፍቅርማ ፍቅር ነው። የሰው ልጅ ማንነቱን እንደ ሰው ሰውነቱ ጥራቱን ጎልቶ የሚለካ ፍቅር ነበር ለካ። የሰው ልጅ ማንነቱን እንደ ሰው ሰውነቱ ጥራቱን ጎልቶ የሚለካ ፍቅር ነበር ለካ። ትክክለኛ ልብ የእውነት ሸማነች በስሜት ተቃጥላ ፍቅርን ታበራለች ስለማይናጋ የፍቅር ምሰሶ ይኖራል ዘላለም ጥላቻን ደምስሶ ስለማይናጋ የፍቅር ምሰሶ ይኖራል ዘላለም ጥላቻን ደምስሶ እውነተኛ ፍቅር የተስተካከለ ሁን የሌለበት የተደላደለ ከማን ዘንድ ይገኛል ምንም ያልጎደለ ማንነቱን ወግ አለኝ የሚል ካለ እውነተኛ ፍቅር ነበር የለበሰ ጠብቆ ለያዘው ፍቅርማ ፍቅር ነው። የሰው ልጅ ማንነቱን እንደ ሰው ሰውነቱ ጥራቱን ጎልቶ የሚለካ ፍቅር ነበር ለካ። የሰው ልጅ ማንነቱን እንደ ሰው ሰውነቱ ጥራቱን ጎልቶ የሚለካ ፍቅር ነበር ለካ። ትክክለኛ ልብ የእውነት ሸማነች በስሜት ተቃጥላ ፍቅርን ታበራለች ስለማይናጋ የፍቅር ምሰሶ ይኖራል ዘላለም ጥላቻን ደምስሶ ስለማይናጋ የፍቅር ምሰሶ ይኖራል ዘላለም ጥላቻን ደምስሶ ስለማይናጋ የፍቅር ምሰሶ ይኖራል ዘላለም ጥላቻን ደምስሶ ስለማይናጋ የፍቅር ምሰሶ
እሷ መጨነቄ ናሃሃ ማሰብ መቸገሬ ናሃሃ እስቲ ጠይቁልኝ ገብቷት ይሆን ፍቅሬን አልገባት እንደሆነ ሃሃ አስረዱልኝ በጣም ሃሃ ከኔም ከሷም ቢሆን መሰሏ አይታጣም መሰሏ አይታጣም እንዳትለየኝ ነው የምጨነቀው አሃሃ ረዳቷ መሆኔን ጥንትም ስለማውቀው አሃሃ አካል የነችና ሰውነት የፈዛል አሃሃ እሷን ካጣው ቤቴ መልሶ ይቀዘቅዛል አሃሃ እሷ መጨነቄን አሃሃ ማስብ መቸገሬን አሃሃ እስቲ ጠይቁልኝ ገብቷት ይሆን ፍቅሬን አልገባት እንደሆነ ሃሃ አስረዱልኝ በጣም ሃሃ ከኔም ከሷም ቢሆን መሰሏ አይታጣም መሰሏ አይታጣም ሞላት አሃሃ ተረታው እንደሆን የኔ የሷ መሆን አሃሃ አትለየን ጭራሽ ከቶ ምንም ቢሆን አሃሃ እሷ መጨነቄን አሃሃ ማሰብ መቸገሬን አሃሃ እስቲ ጠይቁልኝ ገብቷት ይሆን ፍቅሬን አልገባት እንደሆነ አሃሃ አስረዱልኝ በጣም አሃሃ ከኔም ከሷም ቢሆን መሰሏ ይታጣም መሰሏ ይታጣም ገብቷት ይሆን ፍቅሬን ትረዳ ታሪኳን አሃሃ ገዢው ምግባሯ እንጂ እንዳልሆነ መልኳን አሃሃ በተማያ ገዝታ ምርኮኛ አርጋኛለች አሃሃ ፍቅሬ ገብቷት ትኑር ለኔ ታድላለች አሃሃ እሷ መጨነቄን አሃሃ ማሰብ መቸገሬን አሃሃ እስቲ ጠይቁልኝ ገብቷት ይሆን ፍቅሬን አልገባት እንደሆነ አሃሃ አስረዱልኝ በጣም አሃሃ ከኔም ከሷም ቢሆን መሰሏ ይታጣም መሰሏ ይታጣም እሷ መጨነቄን አሃሃ ማሰብ መቸገሬን አሃሃ እስቲ ጠይቁልኝ ገብቷት ይሆን ፍቅሬን አልገባት እንደሆነ አሃሃ አስረዱልኝ በጣም አሃሃ ከኔም ከሷም ቢሆን መሰሏ ይታጣም መሰሏ ይታጣም መሰሏ ይታጣም መሰሏ ይታጣም መሰሏ ይታጣም
ምንም አዲስ ነገር የለም ከቷል ከፋም ግድ የለም ጤና ሰጥቶኝ በሕይወቴ መኖሬን ብቻ ነው ፍላጎቴ በሆነ ባልሆነ ሆድ የተከፋ አላምንም ምንም የመኖሬን ተስፋ አላስቀይመውም አምላኬን በከንቱ ጤንነቱን ይስጠኝ ነገ ቀኝ አካብቱ ምንም አዲስ ነገር የለም ከቷል ከፋ ግድ የለም ጤና ሰጥቶኝ በሕይወቴ መኖሬን ብቻ ነው ፍላጎቴ ብዙም አልማረር በጣም ተጸጽቼ ብዙም አልደሰት እጅግ ተደስቼ የመኖሬን ትርጉም ጠልቄ ባላውቅ ጤንነቱን ይስጠኝ እኔ አልጨነቅ ምንም አዲስ ነገር የለም ከቶ ልከፋ ግድ የለም ጤና ሰጥቶኝ በሕይወቴ መኖሬን ብቻ ነው ፍላጎቴ ምንም ቢሰስቱ ቢስገበገቡላት ሀብትዮታ አይሆንም የደካከሙለት ጤንነቱን ሰጥቶኝ እስካለው በሕይወቴ መኖሬን ብቻ ነው የኔ ፍላጎቴ ምንም አዲስ ነገር የለም ከቷል ከፋ ግድ የለም ጤና ሰጥቶኝ በሕይወቴ መኖሬን ብቻ ነው ፍላጎቴ ፍላጎቴ
ሳይሰለቸኝ ጣፍቶኝ ስመገበው የፍቅርን ወለላ ስታስቢው አሳልፍ ኑሮን ካንቺ ሌላ ሳይሰለቸኝ ጣፍቶኝ ስመገበው የፍቅርን ወለላ ስታስቢው እንዴት እመኛለሁ ኑሮን ካንቺ ሌላ የህይወት የጠጋኝ አንቺ አለሜ ነሽ እስከ ዘላለሙ ለእኔ ሲሳይ ነሽ የህይወት የጠጋኝ አንቺ አለሜ ነሽ እስከ ዘላለሙ ለእኔ ሲሳይ ነሽ ሳይሰለቸኝ ጣፍቶኝ ስመገበው የፍቅርን ወለላ ስታስቢው እንዴት እመኛለሁ ኑሮን ካንቺ ሌላ ሳይሰለቸኝ ጣፍቶኝ ስመገበው የፍቅርን ወለላ ስታስቢው እንዴት እመኛለሁ ኑሮን ካንቺ ሌላ ምኑን አውቀዋለሁ ዘንግ ልጉልምጪ ግን ትታይኛለሽ ስትይ ሙልጭ ሙልጭ ምኑን አውቀዋለሁ ዘንግ ልጉልምጪ ግን ትታይኛለሽ ስትይ ሙልጭ ሙልጭ ሳይሰለቸኝ ጣፍቶኝ ስመገበው የፍቅርን ወለላ ስታስቢው እንዴት እመኛለሁ ኑሮን ካንቺ ሌላ ሳይሰለቸኝ ጣፍቶኝ ስመገበው የፍቅርን ወለላ ስታስቢው እንዴት እመኛለሁ ኑሮን ካንቺ ሌላ የህይወት የጠጋኝ አንቺ አለሜ ነሽ እስከ ዘላለሙ ለእኔ ሲሳይ ነሽ የህይወት የጠጋኝ አንቺ አለሜ ነሽ እስከ ዘላለሙ ለእኔ ሲሳይ ነሽ
እንደ ኪራ በመቼ ይቃኛል አንቺ በቃኝ ካልሽኝ እኔም ይበቃኛል የኑሮዬን ተስፋ ጥየው ነበር ባንቺ እስቲ ራቃት በይኝ ቀርበሽ ተጫወቺ መቼም መረጥኩኔ ለብቻም ጉሮ እራካችኝ እንጂ ከጣማ በድሮ ሰውን ከና ያጣም በጥልቅ ካልተማረ ፍቅር ይበቃኛል መች ይባል ነበረ ፍቅር እንደ ክራ በመቼ ቃኛ አንቺ በቃኝ ካልሽኝ እኔም ይበቃኛ የኑሮዬን ተስፋ ጥየው ነበር ባንቺ እስቲ ራቃት በይኝ ቀርበሽ ተጫወቺ መቼም መረጥኩኔ ለብቻ ጉርጉሮ ራቃችኝ እንጂ ከአምና በድሮ ሰውን ከናጣም በጥልቅ ካልተማረ ፍቅር ይበቃኛል መች ይባል ነበረ
እንዋደር ነበር ጥንት በጊዜያችን ማግኘት እንደ ማግኔት ባያስኬድሽ አንቺን ባያስኬድሽ አንቺን ምን ሆድ ቢኖርሽ ነው ብዙ የሚበላ ማጣት እጄን ቢያስረኝ ለወጥሽኝ በሌላ ሰው አይሆንም ብለሽ ያጣንደሁ ምናልባት ገንዘብ አወናብዶሽ ተለየሽኝ በሕይወት
Thank
ይወደድ ነበር ጥንት በጊዜያችን ማግኘት እንደ ማግኘት አውባ ያስኬድሽ አንቺን ውባ ያስኬድሽ አንቺን ይገርማል ይደንቃል ታሪክ ነው ዘንድሮ ሰው በገንዘብ ሆኗል የሚኖር ተከብሮ እጄን እየመታሽ ምለሽልኝ ነበር ከማጣቴ በፊት እንዋደር ነበር እንዋደር ነበር ጥንት በጊዜያችን ማግኘት እንደ ማግኘት ባያስኬድሽ አንቺን ባያስኬድሽ አንቺን ባያስኬድሽ አንቺን
ስሚኝ እወቂልኝ እንጂ እንደዚህ ስወድሽ በፍቅራት ከልጅ ስሚኝ እወቂልኝ እንጂ እንደዚህ ስወድሽ በፍቅራት ከልጅ ፍቅርሽ ልቤ ነካው መንፈሴ ከነፈ አንቺን አንቺን ካልኩኝ ብዙ ጊዜ አለፈ አይንሽ አላለ ስሰቃይ ባባዜ ምነው አጣሽለት ለፍቅራችን ጊዜ ስሚኝ እወቂልኝ እንጂ እንደዚህ ስወድሽ በፍቅራት ከልጅ ስሚኝ እወቂልኝ እንጂ እንደዚህ ስወድሽ በፍቅራት ከልጅ እባክሽ አርጊና ከልብሽ ይቅርታ ፍቀጂልኝ ዛሬ የፍቅርን ጨዋታ በፍቅር አነጋግሪ መተሽ አጠገቤ ለአንድ አፍታ እንኳ አግኝቼሽ እንዲደሰት ልቤ ስሚኝ እወቂልኝ እንጂ እንደዚህ ስወድሽ በፍቅራት ከልጅ ስሚኝ እወቂልኝ እንጂ እንደዚህ ስወድሽ በፍቅራት ከልጅ ተቃቅፈን እናውራን አይንሽን ሊባይኔ በጣም ናፍቄያለሁ ያንቺን ፍቅሬን ተቃቅፈን እናውራን አይንሽን ሊባይኔ በጣም ናፍቄያለሁ ያንቺን ፍቅሬን ስሚኝ እወቂልኝ እንጂ እንደዚህ ስወድሽ በፍቅራት ቀልጄ ስሚኝ የለኝ እንጂ እንደዚህ ስወድሽ በፍቅር አትቀልጅ። ስሚኝ እወቂልኝ እንጂ እንደዚህ ስወድሽ በፍቅር አትቀልጅ። ስሚኝ እወቂልኝ እንጂ እንደዚህ ስወድሽ በፍቅር አትቀልጅ። ስሚኝ እወቂልኝ እንጂ